Hello ጤና ይስጥልን ቤት ቤት
እንዴት ነው sister?
ሰላም ነው?
ደህና ነኝ። አንድ ሺህ ውስደው አድርጌ እሺ፣ አይገባም። እሺ፣ በደወልክበት ቁጥር ነው?
አዎ ይሄ ቁጥር
እሺ፣ እሺ፣ sister።
አንዴ መስመር ላይ ጠብቀኝ። እሺ፣ check እሺ፣ ላድርግልህ።
እሺ፣ እሺ፣ sister።
እሺ፣ የቴሌ ብር ቁጥር ሀያ ስድስት ሰባ አራት ስልሳ ሰባት አርባ አምስት አዎ እንትን ነው።
እሺ፣ አሁን check ያድርጉት። እሺ፣ ገብተዋል።
እሺ፣ እሺ፣ sister።
እሺ፣ እሺ፣ መልካም ምሽት።